ማሽን አሁን አሰርቼ ነበረ ተበላሽቶብኝ ከእናንተ አመልክቼ መልሶ እንደገና አቆምኩት።
እሺ፣ አሁን ነበር ሰብቶት ሄዱት።
አ የሆነ ኬብል ነው ምናምን ብሎ ነፋበት ነበረ፣ ግን መልሶ አቆመ።
እሺ፣ ደንበኛችን ያስመዘገቡበት ስልክ ቁጥር በዚህ በደወሉበት ነው።
አ አ
እሺ፣ መስመር ላይ ጠብቁኝ አንድ ጊዜ ወይኒ ሽሮ ቤት ነው ደንበኛ?
አ ወይ ማስሮ
እሺ ደንበኛችን እመዘግብሎታለሁ መዝግቤሎታለሁ። አሁን እ፣ ደግሞ ይመጣሉ። ምንድን ነው አሁን ችግሩ?
አላወቅንም እኛ እንትኑ ፋኑ አይሰራም የሚሽከረከረው።
እሺ አሁን ማቀዝቀዝ ነው ያቆመው።
አ አያቀዘቅዝም። በዛ ላይ አረፋ ነው የሚያደርግ እንዳለ ድራፍቱ አረፋ ነው የሚያደርግ።
አረፋ ነው የሚሆነው። እሺ፣ እሺ መዝግቤያለሁ። ለሚመለከተው ክፍል አስተላልፌያለሁ። ሌላ የምረዳዎት ነገር አለ? እሺ ስለደወሉ እናመሰግናለን። አገልግሎት ሌላ ማስረዳት ከሚሰሙ ድምጽ ካላስቀምጡ መልካም ቀን